ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምለው።
ቅዳሜ ዕለት deposit አድርጌ ነበር እሺ፣ እና አልገባም እስካሁን ብሩ።
ቴሌግራም ላይ ልከዋል።
አዎ ልክ ያለው እጁን አላያችሁትም እስካሁን። ቅዳሜ ዕለት ጀምሮ የላኩ ነበር
በእጅ ስልክ ነው የላኩት።
አይደለም ዜሮ ዘጠኝ ሰባ አምስት ሀምሳ ስድስት ሀያ ሰባት ዜሮ ዜሮ ሰባ አምስት ሀምሳ ስድስት ሀያ ሰባት ዜሮ ዜሮ
የለም። በዚህ አሁን በነገሩን ቴሌግራም የለም
ቴሌግራም አለ።
የለው።
እሺ በዚህኛው ቁጥር ላክላቸዋል። እሺ
እሺ